ጤና ይስጥልኝ። ሁሉ ስፖርት በኮም ነርዳውት
ወሬ ተዘግቶብኝ ነበር እናት ትናንት ነበር። ከዛ ስክሪንሻት አርግ ተብዬ ልኬ ነበር። ከዛ እስካሁን አልተከፈተም እየጠበቅኩ ነው።
ማን ነው ስሙ?
ኩረም
ቴሌግራም ላይም
አው ልኬ ያለው ኩረም ብርሃነ ስክሪንሻት አድርገ ልኬዋለሁ።
ክብሮም መሀሪ ነው።
ኩረም ብርሃነ
ክብሮም ብርሃነ ክብሮም ብርሃነ ነው የሚለው።
አው የለም
screenshot አድርጎ የተላከ ክብሮም ብርሃነ የለም።
ስሙ በቴሌግራም ነው እንደሚሆነው።
አዎ
ከብቾ ዲያመንድ ነው የሚለው።
ማን ከብቾ ዲያመንድ? እስኪ እንደዛ ብለሽ ፈልግልኝና።
እሺ ቆይ ልፈልግለት።
በዛ በሁሉ ስፖርት መስለኝ እኮ ነው።
አይ ቴሌግራም ላይ ስልክ ቁጥርህን ንገረን።
እሺ ዜሮ ዘጠኝ ዜሮ አንድ